እባላለሁ ብዘርታው
ባለጉዳዩም ምዝገባ ፈልጌ ነበር
እሺ ሙሉ ስምዎን ይንገሩኝ
ቃሲም አብዱልቃድር
እድሜ
እ
እድሜ
እድሜ ሀያ ሰላሳ ሶስት
እሺ መኖሪያ አድራሻዎት
አድራሻ ቆቦ ጮባሬ ሀላባ ዞን
እሺ አሁን እኛ እየሰራን ያለነው አዲስ አበባ ላይ ብቻ ነው
አሀ ነው እንዴ አዎ።
እሺ እሺ እሺ እና